ጤና ይስጥልኝ። ስፖርት በኮም ነው የወጣሁት።
አውሬ ስትልን እንትን ነበር በአሪፍ ፔይ እንትን ትራንስፈር አድርጌ ነበር ከቴሌብር እና ከቴሌብር ውጭ ሆነዋል። ወደ እናንተ ወደ ሁሉ ስፖርት ግን አልገባም። እንዴት ምን እንደሆነ ትነግሩኝ?
እሺ ከቴሌብር የተላከሎት ሜሴጅ አለ አይደል?
አዎ እሱን ስክሪንሻት አድርገው ቴሌግራም ላይ ይላኩልን።
ኦኬ። በእናንተ ቴሌግራም እሺ። እንትን ግን ምናልባት fake ደግሞ ሌላ እንትን እንዳይኖር
እሺ ዜሮ ዘጠኝ ሰባ የሆነ ምልክት እ ዜሮ ዘጠኝ ሰባ ስምንት ያዙ
hello፣ ድምጽ ተስተዋል።
hello አቤት፣ ድምጽ ተስተው ነበር።
ምን አይ ድምጽሽ አይሰማም ነበር፣ ጠፍቶ ነበር።
ዜሮ ዘጠኝ ሰባ ስምንት
እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
ዜሮ ስድስት አዎ እሺ እሺ